hello ቆይ አንዴ አንዴ እንድትነግርሽ ምርመራውን ሁለቱንም ነው ሁለቱንም። hello አቤት ጤና ይስጥልኝ።
ሰላም ደህና echo ና lumbosacral MRI
እሺ እ፣ እንትኑ MRI ኡ without ነው የሚለው ዊዛውት ነው የሚለው አዎ እሺ ኢኮ ግን ያሉት ይኸውልሽ እስከ ስድስት ሰዓት ተኩል ነው ዛሬ ግማሽ ቀን ነው ያሉት አ ዛሬ ያለው እስከ ግማሽ ቀን ነው የኢኮ አዎ ኢኮ።
MRI ኡ with with በሚያልሽ without ነው
without ነው አዎ ግንቦት አስራል አዎ lumbosacral MRI without እሺ እ፣ ዋጋውን ል- ልንገርሽ አዎ ዋጋውን ፈልገው ነው እሺ የ- የ MRI ኡን ነው ልነግርሽ የምችለው እሺ
አራት ሺ አምስት መቶ ብር ነው አራት ሺ አምስት መቶ አዎ አራት ሺ አምስት መቶ አምስት ብር አራት ሺ አምስት መቶ ብር እሺ አዎ።
እንትን ውስጣ ኢኮ ውስጣ የኢኮን እ፣ ስልተ
እህ የኢኮን እ፣
ኢኮን አ- አላወቅሽውም አሁን ዋጋውን እ፣ ዋጋውን አላወቅኩም ሌላ ስልክ ልስጥሽ ለዋጋው ወይ ደግሞ መልሼ ልደውልልሽ በዚህ ስልክ በዚህ ስልክሽ መልስሽ የ MRI ኡ ስንት ሰዓት ነው የሚኖረው
አሁን መምጣት ይችላሉ MRI ኡ ሴት ነው ግን የደወሉት ከምኒልክ
አምቡላንስ ነጻ አገልግሎት ነው መስጠት መጥተው መውሰድ ይችላሉ አምቡላንስ አ አምቡላንስ ነጻ ነው አዎ ማለት critical ናቸው patient ኦች
እ፣ አይ ግን ኦክሲጅን ኦክሲጅን የላቸውም አይ ኦክሲጅን ምናምን የላቸውም ደህና ናቸው መምጣት መምጣት ይችላሉ በራሳቸው እ፣ አይ እንደዛ አይችሉም በቃ ስለዚህ አምቡላንስ ነጻ አገልግሎት እንሰጣለን ላልኩሽ የ- እንትን MRI ኡ አምስት ሺ አምስት መቶ ነው ያልኩሽ አ አምስት ሺህ ነው አይ አራት ሺህ ነው ያልሽ አዎ አራት ሺ አምስት መቶ ይቀርባል። አራት ሺ አምስት መቶ አራት ሺህ አምስት መቶ ሀ አዎ ስለዚህ እስከነ አምቡላንሱ ነው
እሺ የ- እ፣ ኢኮ- ኢኮውን ትነግሪኛለሽ መልሼ እ፣ ልደውልልሽ እሺማ እሺ
የኢኮን ኢኮ-